ጤና ይስጥልኝ የጤና ጥሪ ማዕከል እባክዎ ምረዷት?
ወይዬ እኔ ነኝ።
ሰላም ወይዬ እኔ ነኝ እኔ ነኝ ሰዓዳ ነኝ።
ሳዲ ወይዬ ወይዬ ሌላ ሰው መስሎኝ።
የት ሄደክ ነው? ጠፋህ እኮ።
አ- ኧረ አለው ኧረ ሰራልህ መጣልህ።
እቺ ስልኳን እኮ ትሰራለች አልኩሻ okay ስለዚህ እንትኗ ችግር ነች።
የለውም አ?
ችግር የለውም በቃ ማለት ዋ- ነው።
ዋናዬ ከመጣ በስልክ ምናምን ትናደርጋችሁ።
በቃ እሺ የሁሉም ከሆነ ችግር የለውም።
አ የሁሉም ነው።
አንዳንዴ እኮ ይረሱታል ይሄኛን
አይ አንድ ላይ ነው እየሰራን ነው አለችኝ። አያና ነው በቃ እሺ perfect እሺ እሺ ጋሻው የቻው